ይቅርታ ላይ ሰነፍ ይሻለናል ባይሽ ከኔ ቢሆን ውሎሽ ያወቅሽው አንቺ በቀቀረሽ በርቺ በቀቀረሽ በርቺ ካሳብ ከትካዜን እንደምለሸሽ እርር ጥቁር ክስልም ምናልኩልሽ ከአንቺ ከተለየሁ መሽተና ሆኛለሁ ብቻዬን ሳውጋ አምሽቻ ነጋለሁ ብቻዬን ሳውጋ አምሽቻ ነጋለሁ ተሰናሽ አንቺንም እንደኔው እንደኔው እንደኔው ባደረገሽ ፍቅር ጣለኝ ሰነ ይሻለናል ባይሽ ከኔ ቢሆን ውሎሽ እያወቅሽው አንቺ በቀቀረሽ በርቺ በቀቀረሽ በርቺ ፍቅርሽ አሞኝ ስታይ ምንድን ነው ያሸሸሽ ሐኪም መድኃኒቴ መሆንሽን እያወቅ ክፉም ይስራ ጥሩ ጊዜም ኃላፊ ነው ወዶ ለታመመ ሐኪም ፍቅረኛው ነው ወዶ ለታመመ ሐኪም ፍቅረኛው ነው ስለጠበሰኝ ያደረገኝ ፍቅር እኮ የጋራ ነው፣ በእኔ ብቻ ምን ነው መውደድ እኮ የጋራ ነው፣ በእኔ ብቻ ምን ነው አንቺንም እንደኔው እንደኔው እንደኔው በተሰማሽ ምን ነው አንቺንም እንደኔው እንደኔው በተሰማሽ ምን ነው በቀቀረሽ በርቺ በቀቀረሽ በርቺ ከሀሳብ ከትካዜን እንደምልሸሽ እረር ጥቁር ክስልም ምናልኮልሽ ከአንቺ ከተለየሁ መሽተና ሆኛለሁ ብቻዬን ሳውጋ አምሽቻ ነጋለሁ ብቻዬን ሳውጋ አምሽቻ ነጋለሁ እማሽ ፍቅር አንቺንም እንደኔው እንደኔው እንደኔው ባደረገሽ አንቺንም እንደኔው እንደኔው እንደኔው በተሰማሽ ፍቅር እንደኔው ባደረገሽ እንደኔው በተሰማሽ ፍቅር እንደኔው Thank you.